Hello
አይሰማም። ደንበኛችን ይሰማ ይሰማ ሰላም ነው አይሰማትም።
ይሰማ ሰላም hello እግዚአብሔር ይመስገን።
ቅድም ደውዬ ነበረ እየተሰማኝ ነው። ይሰማ።
ቅድም ደውዬ ነበረ እሺ ደንበኛችን የሆነ ድራፍት እንትን ስሩ ብሎኝ ደውዬ ነበር ቶሎ እልክልሃለሁ ብላኝ ነበር እሱ አስወቂልኝ hello Hello እሺ ተመዝግቦሎታል። የቤቱ ስም ምንድን ነው? ብሬ ጮማ ነው?
ብሬ ጮማ ናት hello እሺ እ የፈጬ ብሎ ሰባ ስምንት ይሰማኝ አዎ፣ ደንበኛችን አዎ፣ አዎ፣ መዝግቦሎታል። ቅሬታዎት አሁን ከተ- ከተመዘገበ አንድ ሰዓቱ ነው።
አዎ ስለዚህ እሺ በወረፋ ላይ ይሄኔ እየመጡ ነው የሚሆን እሺ እሺ እሺ ሌላ የምረዳውት ነገር ይኖር?
ለምን ያበጀኝ እንጂ ለምን
እሺ